hello
ጤና ይስጥልኝ። ከአክሱማዊት ride ነው የምደውለው።
እሺ፣ እ፣ ትንሽ ጠብቂኛለሽ? እናቴ
ይቅርታ ጫጫታ ስላለ አልሰማሁሽም።
ትንሽ ትጠብቂኛለሽ? airport ነው ያሉትና አሁን እየወረዱ ነው እና ወደዛ አካባቢ የሚመጣ እያየሉ- እያየሁልሽ ነው።
እስካሁን አዎ እዛ አካባቢ ኧረ በእናትሽ ረፍዶብኛል እኮ አዎ እናት እዛ አካባቢ ስለሌለን ከ airport እየወረዱ ነው። አሁን ወደዛ አቅጣጫ የሚመጣ ነው ምልክልሽ።
ገና ጠብቄ ገና ሲመጣ አዎ አይ በቃ ተይው፣ cancel አድርጊው።
እሺ፣ ይቅርታ እናት ይቅርታ እሺ።
እሺ